ስለሚወክሉልቸው
ይቅርታ በድጋሚ አንቺን ያገኘሁሽ አሁን ደውዬ ነበር።
እሺ ለመያሽ ምን ነበር
የነገርሽኝ ስልክ ቁጥር ቴሌግራም ላይ አለ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አይደል?
አዎ
እሱ አይሰራም፣ active አይደለም ቴሌግራም።
እየሰራለሁ አይደለም። በዚህ አዎ፣ ስልክ ቁጥር ነው ቴሌግራም- ቴሌግራሙት።
አዎ አዎ እሺ፣ ለመያችን እኛ message እንልክሎታለን፣ በሱ ይላኩልን።
አቤት ቴ- ቴሌግራም ላይ message እንልክሎታለን።
እሺ ካልመጣለት እሺ፣ እናመሰግናለን።